አካባቢ ነው። ካሳንቺስ አካባቢ እ በመ ለሷማ ቆንጆ ነው። ደረጀ ካስተመር ስልክ አያነሳም ብላ አሳውቃኛል። እሺ በቃ አይ ሌላ ስም የነገርከኝ ይመስለኛል።